ነው።
አቤት ተነስተልኝ።
ሰላም ጤና ይስጥልኝ።
አሜን።
አለ ምን ልዛ
የሆነ ካርድ እየተቆረጠብኝ ነው ያስቸገረኝ።
የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባሎታል። እርሱ በሚገባለት ትኬት ጌሞችን ይጫወቱ፣ ዕድሎትን ይሞክሩ።
ነው እንዴ?
አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ላይ ይደውሉና አዎ።
ሶስት ቁጥር ላይ ለመጫወት የሚል አለ።
አዎ።
ለመጫወት ሲጫኑ ጥያቄና መልስ ድሎትን ይሞክሩ የሚል አለ። መርጠው መጫወት ይችላሉ። በድረገጽ ወጥቶ መጠቀም ይችላሉ።
እሺ፣ አመሰግናለሁ። እሺ፣ ምንም አይደለም።
እሺ።